ላ
ሰላም ነው።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
withdraw አድርጌ ነበር።
እሺ እሺ በዚህ ነው።
እሺ እሺ check እያደረኩት ነው። እንዴ ጠብቀኝ። መቼ ነበር ያደረከው?
ትንሽ ቆየት አልኩኝ። ወደ ስልሳ ስድስት ሰዓት ነው ሰባት ሰዓት ሰባት ሰዓት። okay አሁን ሰባት ሰዓት አካባቢ ስንት ብር ነበር?
አስር
እሺ እሺ confirm አድርጌልሃለሁ። ገብቷል። እሺ account ላይ hello hello hello
hello ገብቷል። አሁን እሺ እሺ እሺ እሺ መልካም ቀን